Hello Hello፣ አቤት።
ሰላም ሚሚ ሚሚ ነው አዎ፣ አዎ፣ አዎ። ከቺፕቺፕ ነው።
ከችፕችፕ ነው አዎ እሺ ከችፕችፕ ነው እናቴ፣ እ፣ ሽንኩርታችን እኮ እ፣ በጣም ዛሬ- ዘገየ።
አዎ ሽንኩርታው እ፣ በጣም ይቅርታ ዛሬ መኪና ተበላሽቶብን አልወጣም ነበር እና እ፣ እ፣ ለመቼ ላድርግልዎት እስኪ ከነገ ጀምሮ እስከ ሰኞ ባሉት ቀናቶች ኧረ ነገ ነገ በእናትሽ እዚህ ደግሞ ግሩፖች አብረውኝ ይሄ ይመጣል የስድስት ቀን ያዘዝነው ብለን እህ መቼ ነው የሚመጣው ሲሉኝ ሮብ ስል ሐሙስ ስል ያው እስካሁን ድረስ ችርቻሮ ይበዝ የጠረቁኝ በእናትሽ ነገ በጠዋት የሚወጣው መችግልኝ ማው ይቻላል ነገ በ- ችግር የለም ልደታ ሎኬሽኑ
አይደለም ልደታ ክፍተታ ሆኖ ኢንተርና ሆስፒታል አላብዛችሁ ሹፌር በኛ ስለሆንኩ ስለዚህ አይ ቲንክ ልደታ በሚለው ነው አይደለ ያው አዎ አዎ
ምን አሉኝ አዎ ልክ ነሽ
በቃ እሺ እሺ እዛ እንዲመጣ አረግልዎታለሁ ነገ ሲደውሉ ያንሱላቸው እሺ እሺ እናቴ እየጠበቅኩ ነው መልካም ምሽት እሺ እሺ መልካም ምሽት አመሰግናለሁ እሺ